hello ጤና ይስጥልን። ብስት ቤት
አውርተልን አለን አለን። ሰላም ነው?
እግዚአብሔር ይመስገን።
እሺ ምን እንርዳዎት?
እግዚአብሔር ይመስገን።
እ አንደኛ ሰላም ነው አለን አለን። እግዚአብሔር ይመስገን። እሺ ምን እንርዳዎት?
ስምንት ዜሮ አራት ቁጥር በ- በስራ በመያዙ በጣም አመሰግናችሁ ነው።
አልገባኝ። ምን አልከኝ?
ስምንት ስምንት ዜሮ አራት እሺ ሰማንያ ስምንት ዜሮ አራት መስመር በመያዙ እሺ ሰ- ደስ ሰማንያ ስምንት ብሎኛል። ደውል
ሰማንያ ስምንት ዜሮ አራት ደውል ብለውክ ነው?
እ እሺ ለምንድን ጉዳይ ነበረ? ያናገረ ሰው ማን ነው?
ደስ ላለኝ እንትኑ ቁጥሩ ስራ በመ- በመከፈቱ እሺ
ስራ ላይ በመዋሉ በጣም አስደስተኝ ነው። እናንተ ደስ እንዲላችሁ በቃ እና እሺ እሺ እሺ እናመሰግናለን። እሺ
እናመሰግናለን። ሰላም ሁኑ።
እሺ እናመሰግናለን። በቃ ጉዳይ ካለዎት በዚህ መደወል ይችላሉ። እሺ ችግር የለም። እሺ
እሺ እሺ አባ